ሄሎ ሰላም ጤና ይስጥልኝ። ሄሎ
ሄሎ
አቤት ጤና ይስጥልኝ። ዶንኪ ቲዩብ ነው።
እርዳታ ፈልጌ ነበር።
እሺ ከይቅርታ ጋር አሁን ላይ የእርዳታ ጉዳዮችን እየሰራን አይደለም። እጃችን ላይ አንድ ሺ አምስት መቶ እና ከዛ በላይ የሚሆኑ ተቋማትም ግለሰብም የተመዘገቡ ስላሉ እነሱን ብቻ እየሰራን ነው። እ አዲስ ስን- ስንጀምር ማስታወቂያ እናወጣለን። እሺ እናመሰግናለን። እሺ